Hello
Hello ጤና ይስጥልን ቤት ቤት ጤና ይስጥልኝ። ብር ማታ ዊዝዶ ተደርጎ ነበረ እሺ ቴሌብር ላይ እስካሁን አልገባም።
ስንት ብር ማታ ነው?
ጠብቅ ብለሽኝ ነበር አንድ ሺህ ብር
አስ- ማታ እሺ እስኪ ንገረኝ አልገባም እስካ
አዎ፣ እስካሁን አልገባም።
ዜሮ ዘጠኝ
አስራ አምስት አስራ አምስት ሰባ ስምንት አስራ አምስት አስራ አምስት ሰባ ስምንት ስልሳ አንድ ስልሳ አንድ
አዎ፣ ስልሳ አንድ እሺ አንድ ጠብቀኝ አንድ መች ነው withdraw ያደረከው ትናንት ማታ ላይ ያው ወደ ሁለት ሰዓት ከምናምን እሺ አንድ ሺህ ብር በሳንቲማ ነበር። balanced ሆኗል እኮ ገብቶልሃል ነው እዚህ ጋር የሚለው balanced ነው የሚለው እሺ፣ ግን ብሩ አልገባማ።
እዚህ እስቲ ቆይ ወዴት የ- የገባበትን ቁጥር ልንገር
አዎ ዜሮ ዘጠኝ ሀያ ሁለት አይደለም ሰላሳ ሁለት ሰላሳ ሁለት አዎ ሰላሳ ሁለት ዜሮ ዘጠኝ ሰላሳ ሁለት ዘጠና መጨረሻው አንድ ዘጠና ስምንት ዘጠና አንድ ሀያ ሶስት ዘጠና ስምንት ዘጠና ስምንት አዎ ቁጥሩ ልክ ነው።
ቁጥሩ ልክ ነው። ይኸውልሽ ማታ ዊዝዶ አድርገ ነው እሺ አልገባም። ከዛ አንድ ሁለት ሰዓት ጠብቅ አላችሁኝ አልገባም ብሩ እስካሁን እኮ ድረስ።
ይኸውልህ አንድ ሁለት ሰዓት ጠብቅ ቢሉክም ማለት ነው አሁን balanced ሆኗል እያልኩት ነው።
አሁን የሆነው
ይኸው እዚህ ጋር እኮ ነው። መች እንደሆነ አላውቅም። ማታ ካሉት ምናልባት ማታም ገብቶ ሊሆን ይችላል። ግን እዚህ ጋር የሚያሳየው balanced እንደሆነ ነው። ወደዚህኛው ቁጥር ገብቶላል በቴሌብር ማለት ነው ዜሮ ዘጠኝ ሰላሳ ሁለት ዘጠና አንድ ሀያ ሶስት ዘጠና ስምንት
እሺ ቆይ፣ ማታ አልገባም። እሺ ገብቶላል። አሁን ማታ እነሱ ሳይሆን ያው መግባቱ ነው ዋናው። balanced ሆነዋል።
ታ- አሁን እናንተ ጋር አይደወል ማን ጋር ማንን ነው የምጠይቀው? አልገባም።
ማለት
እሺ ከ- ብሩ አልገባለኝም ነበር። ቆይ sure አድርግ ለማንኛውም እኮ መጀመሪያ check አድርገው እሺ